Go.
Hello?
ሄሎ አቤት አይሰማም?
ይሰማል።
ምንሽ እግዚአብሔር ይመስገን።
ባባ ትናንሽ ህፃን አ
እንትን ፋይፌል አላችሁ እንዴ? ቆንጆ ነገር ፋይፌል አለን ሁለት ሺህ አራት ሞዴል ሁለት ሺ አራት ያለጠፈ ነው
ያለጠፈ ስንት ነው ዋጋው?
ሰላሳ ሰባት
ሰላሳ ሰባት ድርድር የለውም እንዴ?
እ ያለጠፈው ድርድር የለውም። አባ
ባንክ ተስበቀ
እሱ cash ነው የሚፈልገው ግን ሁለት ሺ ሶስት የለጠፈ ደግሞ ቆንጆ ይዞታ ላይ ያለ አለ ሀያ አራት የሚባል እሺ manual ነው power
manual
ሁለት ሺህ ሶስት ሞዴል አ
እና እሱ እስከ ስንት ነው?
ድርድር አለው እ ከባንክም ጋር ይመቻቻል
ከባንክ ቢያንስ እስከ ስንት ይመቻቻል?
እ ከባንክ እስከ ስንት ይመቻቻል?
እስከ አንድ ሚሊዮን ብር አንድ ሚሊዮን ብር አ እና ምንድን ነው አንድ ሚሊዮን ብር በእጁ ላይ ያለው ሰው አሪፍ ነገር ምናምን ቢያንስ በባንክ የሚያያዘ እንደ five L አይነት ነገር አዎ five L የሆነ ቆንጆ ይዞ ሁለት ሺ ሁለት ሞዴል አለ body ምናምን የሚፈልግ አስራ ስድስት የሚባል የሆነ TikTok ላይ አይቼው ነበር።
እ
አስራ ስድስት የሚባለው አዎ
እና ሁለት ሺህ ሶስቱ ድርድር የለውም።
ምን ሁለት ሺህ ሶስቱ ድርድር የለውም።
ሁለት ሺህ ሶስቱ ይኖረዋል የተወሰነ ድርድር ይኖረዋል እ ፎቶ ላይ ማየት እችላለሁ።
አዎ እዚሁ TikTok ኣችን ላይ ማየት ትችላለህ ማሊባባ dot net ብለክ አይ አለኝ።
አዎ እኮ እዛ ላይ ገብታ ወይም TikTok ላይ ማየት ትችላለህ እሺ live ላይ ነበር። ስለዚህ አሁን ትልክልኛለሽ።
እ ልልክልህ አልችልም አባ busy ነኝ አሁን ያው ገብተህ ያው TikTok ላይ ወይ ቴሌግራም ላይ post ተደርጓል ያው ገብተክ እሺ